Hello ጤና ይስጥልኝ። ቃል ኪዳን ከ BestBet ምን ልርዳው?
አቤት ቤት online virtual ለመጫወት ነበረ እሺ እና password ኦችን ሁሉንም ሞልቼ ነበረ። ብር ለማስገባት እንዴት ነበረ?
እሺ ከላይ ሶስት ምልክት አለች አይደለ?
ያ ሶስት ነጥብ እሷን ሲነኩት deposit የሚል ይመጣሉታል።
Deposit የሚል የለም፣ አዎ አልመጣልንም እንደዛ።
እ፣ አለ በስተቀኝ በኩል ያለውን ሲነኩት ማለት ነው። ያው እም፣
የሆነች የሰው ምልክት አለች።
Okay። እና ደግሞ እኔ እ፣ በፈለኩት ብር መሄድ እችላለሁ። አ?
ምን ነው የሚሄዱት?
አሁን ስፖርት የውሻዎችን ነው ወይስ?
ለመጫወት አዎ፣ እሱን የውሻዎችን ይችላሉ። Virtual ኡን በፈለጉት ብር መሄድ ይችላሉ
Okay። እና ለማስወጣትም ደግሞ ልክ እንደዛው ነው ማለት ነው።
እ
ለ- ለማስገባት አሁን Step ኡ ከ- ያው በሞባይል እሱን ነው Banking ነው በቴሌ ብር ነው?
እኮ ይችላሉ። ከፈለጉት CBE ብርም ከሆነ ቴሌ ብርም ከሆነ ይችላሉ።
እሺ፣ አመሰግናለሁ።
እሺ፣ መልካም ምሽት።
አይ